እንዲኖራቸው ማናረገው ነገር የለም።
አቤት የኔ እናት
አይሰማም? ሄለው አይ ይሰማኛል።
አሁን ስልክ ንጹ እኮ ነው። ቢሮ ዘይ
እ- እሺ ዜሮ ዘጠኝ ይሄ ቢሮ ስልክ ስለሆነ ነው። እሺ ዜሮ ዘጠኝ
አስራ አምስት አስራ አምስት አልሽ እሺ ሀያ ዜሮ ስምንት ሀያ ዜሮ ስምንት hello ዜሮ ስምንት ስልሳ አምስት ስልሳ አምስት ስልሳ አምስት አሌክስ ይባላል። አዎ አሌክስ ይባላል። አሌክስ
ሌላ
ወዬ
ዜሮ ዘጠኝ አስራ አምስት ሀያ ዜሮ ስምንት ስልሳ አምስት ነው።
nice nice ራሱ
እሺ አዎ።
እሺ አመሰግናለሁ።
እሺ እኔ እናት እሺ